ቴሌ ጤና ይስጥልኝ ቴሌ ጋር ችግር ምን የምንወስደው ሄሎ ሄሎ ሄሎ
ሄሎ ሄሎ ይሰማል ሄሎ ይሰማል።
ይሰማል አሁን ስለ ህግ ለመጠየቅ ነበር የደወልኩት።
እሺ ማን ልበል ትንሽ ድምፅህን ከፍ
ዮሴፍ ተሾመ እባላለሁ። ይሰማል። ዮሴፍ ተሾመ
ከየት ነው
አሻ አሁን ያሉት መርካቶ ነው።
እሺ እንትን ነበር ጉዳዩ ሄሎ
ሄሎ ይሰማሃል አዎ፣ አሁን ይሰማኛል።
እሺ ምን ነበር ጉዳዩ
ጉዳይ ያው ህግ ለመጠየቅ የሆነ ወንጀል ክስ ነው።
እ
ሄሎ
ሄሎ አይሰማም አ- ይሰማል። መናገር እችላለሁ። ይሰማል አዎ ይሰማል
ማለት አንድ ሰራተኛ በረኝ ሱቅ ቀጥሬ የማሰራው ማለት ነው።
እሺ
በማሰራበት ሰዓት ብዙ አመ- አስ- ወደ አስራ ሁለት አመት አስር አመት ከኔ ጋር ሰርቷል ልጁ።
እሺ
በማሰራበት ሳላቅ እ፣ ማለት ባለሀብትና በስምምነት ማለት በመተማመን ነበረ ስራ ያስቀጠርኩት ልጁ
okay ውል የላችሁ እ?
ውል አልነበራችሁም አዎ ይ- እ? እ?
ውል አልነበራችሁም ስትቀጥሩ
ምን አልሽኝ?
ውል ነበራችሁ ስትቀጥሩ ውል የለንም normal በ- በስምምነት ነው የቀጠርኩት ማለት በ- በትውውቅ ማለት ነው።
አ እሺ
እዛ ሳላቅ እ፣ እኔ ሳላቅ ትዳር ይዞ አግብቶ እየኖረ
ሌላ